Hello እንዴት ነሽ?
እንዴት ነሽ?
ደህና ነሽ?
አለው ዛሬ እንዴት ነሽ?
ዛሬ ዝም ብለሽ ሂጂ። ስድስት ኪሎ የሆነ ሰው የምጠይቀው አለ የካቲት እ?
የካቲት ነዳጅ ሞላሽ?
አረ ወይኔ አልሞላውም።
እ?
ሞላለሁ እስኪ ሞላለሁ። አሁን አልሞላውም።
እያበራ ይዘሽ ወጣሽ?
አላበራም ነበርና ረፍዶብኝም ስለነበር አንቺ እኮ አጣደብሽኝ ጠዋት።
እ? ስላጣደፍኩሽ ነው ሶስት ሰዓት የወጣሽው።
በይቻውን ለመጨቃጨቅ ነው እኔ ደወልኩቸው።